ይስጥልኝ።
ሄሎ
ሄሎ ሞተር አለኝ። ሄሎ ወይ አይ፣ መሰረት፣ ይሰማኛል?
እንትን- ወይ
ተቀራኒ ኦርደር ይገቶብኝ ነበረ።
እሺ ንገረኝ።
እሺ ልንገርሽ፣ እሺ በ- በአርባ አምስት ብር አያት አስኪደሽኛል። እሺ ሰማንያ ሰማንያ አራት ረመዳን ይሞላልሃል። እሺ አረ መሰረት ወላሂ ከአንድ ሶስቴ ነው አራት እንዲህ ይሞላል ለማን ተብዬ ላክ- አሳውቀ ለማን አንድ ለቅዱስ እ አንድ ለኤልሳቤጥ ልንገርሽ ወርደ ነበሩን አሁን
እኮ ብሬ ላክልኝ ብለዋል ቅድም አ ለስማ ልክለታለሁ።
እኮ ላክልትና እንትን ይል- ያል- ያሳየኛል። ይኸኛውን አሁኑ እሺ አሁን- ንገረኝ።
አሁን ልንገርሽ ያልኳቸው
እሺ ሰማንያ አራት እስከ ሰባት
ሰማንያ አራት ሰባት እሱ ኦርደሩን እየሰራው ነው ያለሁት።
እሺ፣ እና- የሚወጣልኝ የሚ- የሚወጣው ደግሞ ሰማንያ ዘጠና ዘጠኝ
ሰማንያ አራት ዘጠና ዘጠኝ ሻል አዎ።
ሲከፍልኝ ትንሽ ታልሽ መስመር ላይ ልጠብቅሽ።
አዎ ጠብቀኝ። መስመር ላይ አትዝጋው እሺ።
እሺ እሺ ይከፋኛል ወልግኝ ደበረሽ ረመዳን አይ አልደበረኝ።
ማለት እንዲህ እኮ ነው ያደረኩት። ውዴ ኧረ አይበላበት። ይኸኛው እንዲህ ነው ቶሎ ይበታ። ይኸኛው ራሱ ብጠርግበት ምን ችግር አለው?
ግን ምን እንትን ነው?
ረመዳን ረመዳን ይሄ ዋሪ- ግን የሰሚት የሀያ ሜትሩ ሰርተ መስራት አችልም ወደ ኮንዶሚኒየም ኧረ ሳይክሌን እባክሽ እየሄድልኝ ነው።
እሺ ልጠይቅልህ በቃ ልሞክር
እሺ ሞክሪልኝ።
እሺ ጠብቀኝ አለኝ እሺ አ- አልጨርሰውማ በእናትሽ ሞቴ ነው ዛሬ እንደዚህ ያስኝባል አለልም
ረመዳን ይሄ ጸጉሬ መቼ አድርጓል አንቺ ጋር አበዛሽ አሁን ረመዳን- ረመዳን አቤት አቤት ወርዬ ይኸውልህ የሀያ ሜትሩ ነው የሚወጣው የኮንዶሚኒየሙን ስራው ተብለሃል እሺ አ- አ- እንዳታስወጪው አቤት ወላሂ እሰራዋለሁ ልክ ሁለቱን ትሰራዋለህ አ፣ ግን ኤርኒንጉ ልክ አይደለም ከሰሚት ብያለሁ ሶስተኛ በርኩ ነው እሺ እሱን አይልሃለሁ ችግር የለውም ሰሚት ኮንዶሚኒየም ሶስተኛ በር ኧረ እድሌ አየህ እሺ እሺ እሺ መቼ ስራውን ኤርኒንጉን ኤርኒንጉን ቻርጊ ወሬ ከሰሚት ብያለሁ ሶስተኛ በር ነው የሄደው መቶ ሰማንያ እሺ ዘጠኝ ኪሎ ረመዳን እሺ እሺ ሺኑን አይልሃለሁ ኦም